Hello?
ሄሎ Hello, እሺ አዎ ጫና እሺ
እንትን ነው initial software ላይ initial setup ጠየቀኝ እና ይሄ device information ላይ አ Next በለው ነው።
next አልኩት POS type connection type ምናምን የሚለው ላይ እነዚህ POS ምንድን ነው የምሞላው POS type POS type ላይ NPS NPS ፖስቶች connection type serial ነው።
ያል እሺ ከዛ MRC የኔን ነው የምጽፈው አይደለም አሁን ፋይሉን ግን ወደ ኮምፒውተር ወስደዋል፣ copy paste አድርገዋል።
እም? እም?
የላኩልህን ኮምፒውተር አይ ያለው አዎ፣ okay com- እ፣ okay copy paste እኔማ ለማድረግ ረጅም ማለት ነው።
ስለሆነ አዎ፣ ግን type ባረግ ይሻላል መሰለኝ። በቃ ምንም ማድረግ አልችልም።
አይ እንደዛ error free አይሆንም።
እሺ አይልህም?
error free እሺ አይልም።
error free ስለዚህ በኬብል ውሰደው ወዘው።
አዎ copy paste እንድታደርገው ማለት ነው። አሁን ይሄንኛውን ጨርሰው አሁን እሺ ይሄን ልጨርሰውና ትገኛለኝ። አሁን እንትኑን- እዚህ ላይ እንትኑን ነው የምሞላው አይደለ? የኔን እ፣ እ፣ ቁጥሩን የማሽን ቁጥሩን አዎ TDV የሚለው የሚለው አዎ፣ እዛ ሙሉን TDV ጻፈው። የላኩልህ ላይ ይኸውና እሱም መጻፍ አዎ፣ ትችላለህ።
አዎ፣ እሱን ጻፍኩት። በቃ TDV ዜሮ ዜሮ ሰላሳ ሁለት ሀያ ነው። በቃ እ፣ ከዛ FP type ሀያ ብቻ ነው ያልጠ ነው ዛሬ የላኩልህ እንዳለ አዎ okay የላኩትን ነው information ሁሉ መጻፍ ያለብኝ።
ሙሉውን ጻፈው። የ Z ሪፖርቱ ላይ ሳይ- ያለውን ሳይሆን
okay እኔ ከሱ ነበር አሁን ያልኩት
ጠዋት ነው የላኩልህ
እ? አዎ አሁን ጣም የላክልኝ እ፣ ማለት ነው።
አዎ ልክ ነው። ሀያ አንድ ዜሮ አለ ግን አዎ እኮ ጨምረህ እሷን አዎ እሺ። ከዛ FP type አንድ ብቻ ነገር ነው የሚያስመርጠው H W H T W T አዎ ከዛ next እሺ። ከዛ sales license እና POS license በቃ አሁን የላክልኝ ነው ማለት ነው። በቃ የምጽፈው አዎ ኮፒ እነሱም paste ማድረገው እዚህ ላይ ማለት ነው አዎ ታደርግና እ፣ ከዛ ከከፈተልህ በኋላ እንደገና system setting ላይ
እ።
አንደኛው እቺ POS ኧን ድጋሚ ታስገባታለህ
system setting ላይ ወይ ደግሞ ይሄን ካስገባ በኋላ ትደውልልኛለህ።
እሺ ልደውልልህ አሁን ላይ ይሻላል።
ኮፒ አንድ paste ለማድረግ እንትን ያደርጋል። ምንድነው ወደ ኮምፒውተሩ ለመውሰድ ጊዜ ይወስድብሃል።
አይ ትንሽ ኬብል አንዴ ከመኪና ውስጥ ላምጣ። አንድ ኬብል የለኝ። ወዲያው ይፈልጋል። ቅርብ በቀኛውን ነው።
ስራ እና ከዛ ከ- ከእንትን ካልክ ከቆየ እዛኛው ሞባይል ላይ ደውል ምሳ ሰዓት ስለሚሆን እሺ እሺ እሺ በቃ ነው።
thank you